ሄሎ
ጤና ይስጥልኝ ቤዛዊት ጤና ይስጥልኝ ቤዛዊት እባላለሁ ከ ArifPay ነው የምደውልዎት አቶ ዮናስ ኖት ከየት ከ ArifPay አቤት ArifPay አሪፍ POS machine እሺ አቶ ዮናስ ኖት
አይደለም እሺ electro commercial ነው ለሚያየን እሺ ለሚያየን የደወልንሎት ታህሳስ ሶስት ወይም ደግሞ በፈረንጆች December አስራ ሁለት ኢትዮጵያ ብሔራዊ ቲያትር የሚካሄደውን ArifPay ሶ ዜሮ የተሰኘ ዝግጅት ላይ እርሶን ለመጋበዝ ነበረ እሺ ዝግጅት የሚሆነው ከጧቱ ሶስት ሰዓት እስከ አምስት ሰዓት ነው። ያው እርሱም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክሮታለን። ደመኛችን
እሺ መገኘት ይችላሉ ወይም እርግጠኛ ኖት መገኘት እንደሚችሉ ይመቾታል?
አስባለሁ።
ነሽር እሺ፣ እናመሰግናለን። ስለ መልካም ቀን ይኑት።